ያለኩ እንደሆነ ባንቺ መንገድ ቀርቀሪ ይለኛል በዚያ ውደት ከቤትሽ ደጃፍ ቆመሽ በርሽ መቻወቀለኝ ቅቄለትሽ ይግማት ነው ግባላሽን ወይ አጋጣሚ ኩን ሰራሽኝ የኔው ጉዳይ ነው ምን አደርጋለሁ እኔ አካንስን ይችላል ይድማት ነው ግባላሽን ወይ አጋጣሚ ኩን ሰራሽኝ የኔው ጉዳይ ነው